ጤና ይስጥልኝ።
አቤት ከ BGI ጥሪ ማዕከል የምደውለው ደንበኛችን ነው።
እ?
ከ BGI ጥሪ ማዕከል የምደውለው ዳኒ ግሮሰሪ ነው።
ማን?
ከ BGI የጥሪ ማዕከል የምደውለው ዳኒ ግሮሰሪ ነው።
አዎ
እሺ፣ የ BGI መለያ ቁጥር በአጭር የጽሁፍ መልእክት ደርሰውታል?
እ? እ?
የቢጃይ መለያ ቁጥር በአጭር የጽሁፍ መልእክት በስልክዎ ደርሰውታል?
አዎ ደርሰውታል። እሺ፣ ለማረጋገጥ ነው። መልካም ምሽት።